hello
hello ጤና ይስጥልኝ።
አቤት ሰላም።
ጉዳይ አይደል?
አዎ ጉዳይ ነው የደወሉት።
እንትን ለመመዝገብ ነበረ።
እሺ ስሞትን ይንገሩኝ።
ወይንሸት አመርጋ
ወይንሸት ወይንሸት አመርጋ።
አዎ፣ part time ነው የምፈልገው። part time እሺ በምን ስራ ነው ለትርፍ መስራት?
ጊዜ።
እሺ ምን ስራ ነው መስራት የሚችሉት?
የታገኘውን ለምሳሌ እንትን ሽያጭ እ፣
sales። እሺ ሌላስ?
እና ጽዳት ምናምን ከተገኘ እንትን ምንድን ነው ትርፍ ጊዜ
እኮ ስንት ሰዓት ላይ ማለት ነው? እስከ ስንት ሰዓት ነው?
ቅዳሜና እሑድ አሁን እረፍት ነኝ። ቅዳሜና እሑድ
እኮ ቅዳሜና እሁድ ብቻ ነው?
እና ከአስር ሰዓት በኋላ ከአስራ ከአስራ አንድ ሰዓት ምናምን በኋላ
እሺ ሰኔ እሺ እየጻፍኩት ስለሆነ ነው።
እሺ
እሺ እ፣ ወይንሸት የት አካባቢ ነው? ሰፈር ሰፈሮት የት አካባቢ ነው?
አብነት አብነት አካባቢ አብነት። እሺ እሺ እ፣ መረጃውን ከየት ነበር ያገኙት ወይንሸት?
ከ አይ ከዚህ በፊት መጥቼ እኮ ነበረ እንትን orientation ልከተል ልከታተል ብዬ አርፍጄ መጣሁ እና ሌላ ቀን ነው ያሉት። ደውለሽ ከእንደገና ተመዝገቢ ያሉ okay እዛው እኮ ግን ማስታወቂያ ተ- ስለ ጉዳይ ከየት አውቀው ነበር የመጡት?
ማስታወቂያ ተለጥፎ የሆነ ኮንዶሚኒየም ባልቻ ኮንዶሚኒየም የሚባል ታውቃለህ?
ኮንዶሚኒየም እሱ ጋር ተለጥፎ አይቼው እህቴ ያለች የእህቴ ቤት እዛ ደርሼ ስወጣ አየሁት እና ስልኩም እንትኑን ወሰድኩኝ።
እሺ ስለዚህ አሁንም schedule እናስተካከልና እንጠራውታለን። እዚህ መጥተው ከተመዘገቡ በኋላ ነው የስራ ጥሪ የሚደርሰውት እና ቀኑን አስተካክለን እኛ እንደውልልዎታለን።
እሺ በዚህ ስልክ ነው የሚገኙት? ይሄ የእርስዎ ስልክ ነው?
አዎ አዎ
ዜሮ ዘጠኝ ዜሮ አራት ስልሳ አራት ሰማንያ ስልሳ ሰባት አራት ሰማንያ ሰማንያ ሰባት ሰባት አዎ
እንደውልዎታለን።
እሺ አመሰግናለሁ።